ሄሎ
ሄሎ ደህና አስፈልኝ አለን
ሰላም ጤና ይስጥልኝ።
ሰላም ነው እ-
አለን ምን ልርዳዎት?
እ፣ ምንድነው ትኬት የ- ትኬት ብዛት እየቀነሰ ሄዶ- እየተጫወትኩ እየተጫወትኩ ከዛ እየቀነሰ ይሄዳል
አዎ፣ ደንበኛ አ፣ እንዴት ብዛት እችላለሁ ብዬ ትኬት አይሸጥም። ደንበኛ ሲሆኑ ብቻ ሁለት ትኬት ይሰጡታል። ያው በሚሰጡት ትኬት እድሎቱን ሲሞክሩ እ፣ እ?
ትኬት እ፣ በሚገባለው ትኬት እድሎትን ሲሞክሩ game ኡ እየ- ያሉት ትኬት እየቀነሰ ነው የሚሄደው። እንደ አዎ፣ እድል አልፏል አልፏል መቶ መቶ ስልሳ አንድ ነበረ አሁን ያለቀ አሁን ጫ- ተጫውቼ ተጫውቼ ጨርሻለሁ ከ- የሌ- የሌላ ሰው ደግሞ ከከፈትኩ agent እንዴት ይሆናል ብዬ ነው agent
አይ እንደሱ የለም። በእርሶ ትኬት እርሶ ብቻ ነው መጫወት የሚቻለው። transfer ምናምን ማድረግ አይቻልም።
ትራንስፈር
መላክ ምናምን አይቻልም። በገባሉት እርሶ መጫወት ነው የሚችሉ።
አይ ሰው እንዲ እንዲጠቀም ከፈለግኩ ማለት ነው። አሁን ከ- ለ- ስልክ ላይ እንዲጠቀሙ ከፈለግኩ እ፣ agent ማን ያስባል ብዬ ነው። agent እንደ agent ለሰዎች እንትን ያደርጋለሁ ብዬ ነው። አንዳንድ ሰዎች አይ እንደሱ አይቻልም ወንድሜ፣ እ፣ እ፣ እንደሱ አይቻልም።
አይቻልም አይደል?
አዎ
እሺ፣ እሺ፣ በቃ እሺ።